ሄሎ ሀሴት ነኝ ሄሎ ሀሴት ቅድም pin ያደረግሽውን order አልደረሰም። ደውዪልኝ በእናትሽ አስራ ምናምን ደቂቃ ውስጥ ገባ። ዘጠኝ ሰማንያ ዘጠና አምስት ሰማንያ ሶስት ዘጠና አምስት ሰማንያ ሶስት
እና ኪሎ አጨምሪባትም ሶስት ነጥብ ዘጠኝ ኪሎ ሜትር ስልሳ አምስት ቁጥር ወደ
ሀያ ሁለት ጃፓን ከሀያ ሁለት ጃፓን ኮንዶሚኒየም ብዙ ነህ አዎ አዎ ብዙ ነው።
እኮ ስልሳ አምስት ብር እኮ ነው ያደረኩት
አ በሶስት ኪሎ ሜትር ሂሳብ ነው በአራት እኮ አታሪ እና ታዲያ አይደል ሶስት ነጥብ ዘጠኝ አንድ
እና ታዲያ እንደዛ ሲሆን የእሑዱን ጨምሮ እሺ አሁን አል- አልሰጡህም ነው ምግብ ቤት እሺ አስተላልፍልሃለሁ እሺ ብዙ ቻው